hello ጤና ይስጥልኝ ቤስቤስ hello አቤት
እንትን ላይ ሲጫወት በ speed ላይ ማለት ነው።
እሺ እሺ
ባላንስ ይጠፋል።
እ ባላንስ ይጠፋል ማለት
እ ሲጫወት ማለት ነው። አምሳ ብር ነበረ ማለት ነው።
እሺ እም፣ አስራ አስራ አምስት ብር ገባ ገ- እንትን ላይ ጨመራል። ገባ አስራ አምስት ብር ሀያ- ሀያ ስድስት ከሆነ እሺ ያዝኩት። ከዛ የት እንደሚገባ አላይ ነበረም ጠፋ፣ ሁሉም ጠፋ።
እሺ ስልክህን ንገረኝ።
ጠፋ፣ እንደዚህ እያየ ጠፋ።
ዜሮ ዘጠኝ ስልክህን ንገረኝ።
ደረስቴም ሀያ አራት እሺ ሀያ አራት ዘጠና ሁለት እ እ ሀያ አራት እሺ ሀያ አራት ዘጠና ሁለት ከሀያ አራት ቀጥሎ
ዘጠና ሀያ አራት ዘጠና ሁለት እሺ ዜሮ ሰባት ዜሮ አምስት
እሺ። ዘጠኝ ብሎ የሚጀምረው ላይ ነው
ዘጠኝ ብር ጨምሮ ካውንት አስራ ሶስት አስራ ሶስት ጨምሮ አንድ ሀያ አምስት ብር እንደዚህ ያየ አንድ አስራ ስድስት ብር ስምንት ብር እንደዚህ ያየ ጠፋ።
መቼ ጀምሮ ነው?
አምስት ሰዓት ምናምን ዛሬ
ዛሬ ነው።
አዎ አምስት ሰዓት ምናምን ነገር ነው።
እሺ።
ሶስት ብር ብቻ ቀረ።
እኮ የትኛው ነው account? ዜሮ ዘጠኝ ብሎ የሚጀምረው ነው ዘጠኝ ብሎ የሚጀምረው ነው?
ዘጠኝ ነው የምትምረው ዘጠኝ ዘጠኝ ዘጠኝ ሀያ አራት
አዎ account ላይ እኮ ታዲያ deposit አድርጋል ሰላሳ ብር አለ።
ሰላሳ ብር አለ።
አዎ deposit አድርጋል ወደ ቤት ቤት account ላይ
አይ deposit ነበር ብሎ
እም የተጫ- የተጫወተ ቦታ ነው የነበረ አዎ እኮ አሁን deposit አድርገህ ሰላሳ ብር አለ። ከሰላሳ ነጥብ ሰባት ስምንት አላል አለ account ላይ አዎ አዎ፣ አሁን አሁን አገኘ አለ አዎ ሰላሳ ብር አለ account ላይ check አደረገው ግባና የትኛው ነው አንተ ጠፋብኝ የምትለው አለ ጠፋብኝ የምትለው የትኛው ነው ጠፋብኝ ያልከው?
ይሄ ነው ይሄ ነው ሰላሳ ብር የሚያገኝ ነበር አሁን አይ ሰላሳ ብር አለ ግባና check አድርገው።
እሺ አሁን check አድርጋለሁ እሺ እሺ Thank you so much.